ነው ባኮ የምንረዳው።
ሰላም ነው።
እግዚአብሔር ይመስገን።
በቴሌግራም ልኬልሽ ነበር አስራሶሻ የምትመጣው እንዴት ማን ነው ሆነ?
የሚለው ስሞት?
እ?
ማን ነው የሚለው ስሞት?
እ፣ ብርሃኑ
ብርሃኑ አዎ
የቴሌግራም ስሞት ነው ብርሃኑ።
አዎ
መቼ ነው ይላኩልን?
በቴሌግራም ልኬያለው ቅድም ቢያንስ ከሁለት ሰዓት በ- በፊት እስቲ hi በሉን፣ hi በሉን ፊት ለፊት እንዲመጡ።
okay